ጤና ይስጥልኝ። ቴስ call center።
ትኬት ፈልጌ ነበረ እሺ፣ ከየት ወዴት?
ከሰመራ ወደ አዲስ አበባ።
እሺ፣ ለመቼ ነው የፈለጉት? ከሰመራ አዲስ አበባ።
ለዛሬ
ለአንድ ሰው ነው?
አዎ ይኖራል።
እያየ ሁሉ ነው። አንዴ ትንሽ ጠብቁኝ።
እሺ
እሺ
እናቴ አለሁ። የወሎት ነው። ቆይ ገና አልጠኝም። አንዴ ትንሽ ጠብቁኝ። እሺ ለዛሬ ምንም አይነት በረራ የለም። ነገ ግን አለ። ሁለት flight አለን ነገ ከሰመራ አዲስ አበባ።
okay ዛሬ የለም።
ዛሬ የለም።
በቃ እሺ ቆይቼ ልደውልልሽ። በቃ አሁን አስቸኳይ ፈልጌ ነበረና የሆነ ኢሚግሬሽን የሚላክ ወረቀት እዛ check up አለኝና ከዛ ድጋፍ አምጣ ብሎኝ ትኬት ፈልጌ ነበረ። ከሌለ በቃ መኪና ልኝና ካልሆነ ነገ እቆርጣለሁ።
እሺ እሺ